ጤና ይስጥልን። ቤስት ቤት ነው የሚወጣው።
እንትን to will score የሚል እንትን መርጠን ነበረ። ጨዋታው አልጀመረም እንዳለ ጨዋታውን ዘጋብን።
ምን አልከኝ?
ጨዋታ መርጠን ነበር፣ ጨዋታ አልጀመረም።
እሺ
ግን ልናወጣ ስንሄድ ዘጋብን።
አልገባኝም።
ጨዋታውን እንዲህ block block አደረገው።
ስንት ሰዓት ነው ጨዋታው የሚጀምረው?
አስራ አንድ ሰዓት
ቤስት ቤት ላይ ነው። የማን ጨዋታ ነው?
እ እ?
የማን ጨዋታ ነው?
አሁን አስራ አንድ ሰዓት ላይ የሚጀም- የሚጀምር የ- ሴልታ ቪጎ ግራናዳ ምናምን
ኧረ ሁሉም ክፍት ናቸው እዚህ የሚታየኝ እንዳለ። እኔ ሰሌክት ማድረግ እችላለሁ።
እሺ እኔ ቁጥሩን ልንገርሽ እስቲ
እ እሺ PQ PQ
እሺ PQ PQ
እ?
hello PQ ስልሳ ዘጠኝ እሺ አራት አስራ አምስት አራት አስራ አምስት እ?
ያው እኮ load ያደርጋል አይደል? በአምሳ ብር ነው እየሞከርክ ያለኸው አዎ እኮ load ያደርጋል እኮ ምድረ ይዘጋ load ያርጋ print አያደርግማ
print እንኳን እኔ እዚህ ማድረግ አልችልም፣ ግን ካሸሯ ጋር print አያደርግለትም።
አረ እዛው ነው ያለው ታው እዛ ላይ ይኸውልሽ ስታወጣ print ስትለው ማለት ነው እንዲህ block block ያለ ምልክት ያመጣላታል ማለትም አይቻልም ጨዋታው አይካሄድም ወይም ተዘግቷል ነው መሰለኝ የሚለው ግን ያው ያ እንዳለ አስራ አንድ ሰዓት የሚጀምር ጨዋታ ነው የአስር ሰዓቱ አንዱ ወጣ እንደውም
እሺ፣ እ፣ ድሬ፣ እ፣ ይቅርታ አንዴ መልሼ ልደውልልሽ፣ ሸክል አድርገው ነው እሺ እሺ ከማቆየ እሺ